ወይ ስለሸመ ወይ እመወይ ስለሸመ ወይ መውደዴን ማፍቀሬን ብታይ ታምሜ ደከሜ እንዴት አደርገዋለሁ? እፈልግሻለሁ አስፈልግሻለሁ እንዴት አጣሻለሁ? እመወይ ስለሸመ ወይ እመወይ ስለሸመ ወይ መውደዴን ማፍቀሬን ብታይ አንቺ ዋሆይ የፍቅሬን ጉዳይ ከአንቺ ሰልወይ እንዲያው መሃላይ ለለሽሽሾ አይኔ በሄድሽበት ወደ አንቺው ሊደርስ ሊሸኝሽ መጣና አጥቶሽ ሲመለስ ባየሽ ወንባዬ ሲፈስስ ያጓጉዘሽ ብዬ ልቤንስ ላቆልሽ አይኔን ባጋርዶት እዚሁ ቀረልሽ አይኔ ማን እዚሁ ቀረልሽ አንቺ ግድ የሌለሽ ከነገ ዛሬ አንቺ ግድ የሌለሽ ከነገ ዛሬ እኔ የምትል ቤስ መንገድ ያወጣል ያዝኑለታል እንጂ የወደዱትን ሰው ያዝኑለታል እንጂ የወደዱትን ሰው እንዴት ይጎዱታል ተመልሰው መላልሰው ከእንግዲህ ልቤማ ያንቺ ዘብ አይሆነኝም ገንዘብ እመወይ ስለሽ እመወይ እመወይ ስለሽ እመወይ መውደዴን ማፍቀሬን ብታይ አንቺ ዋሆይ የፍቅሬን ጉዳይ ከአንቺ ሳልዋይ እንዲያው መሃላይ ለለሽቅሾን እመወይ ስለሽ እመወይ እመወይ ስለሽ እመወይ መውደዴን ማፍቀሬን ብታይ ታምሜ ደከሜ እንዴት አደርገዋለሁ? እፈልግሻለሁ አስፈልግሻለሁ እንዴት አጣሻለሁ? እምወይ ልምጣ ጠይቂ አስጠየቀኝ ትዝታሽን ጭኜ ፍቅርሽን ሰንቄ ገላዬ ፍቅርሽ ሰነቄ እምዋዬ በኔ በቤት ልትገብ ተደራረበብ አንቺዬ ተደራረበብ ሳስቷል ስል ገላዬ መውደር ተሸክሞ ሳስቷል ስል ገላዬ መውደር ተሸክሞ እህብን ሆዴ ጨመርሽበት ደግሞ ትካዜና ናፍቆት ሆዴን እያመመተው ትካዜና ናፍቆት ሆዴን እያመመተው እንዲሆኝ ነዎች የው የመዘልቀው እባክህ ቀሪ ዘመድ አይኔ ትረፍን ሊለ